hello ጤና ይስጥልኝ ቤት ቤት
ይህም ሰላም ነው።
ሄሎ አቤት አቤት፣ ሰላም ነው።
ሄሎ እንትን አቤት፣ አይሰማም?
አዎ ድምፁ ትንሽ ራቀብኝ እ እንትን ነበረ
ምን password ረስቼ እና አዲስ ሲልክልኝ በዛ እንትን ስል እምቢ እያለኝ ነው።
እ የነበረ ነው ፎርጌት- አካውንት ነበረ for- አዎ forget ብዬው ይልክልኛል፣ ግን እምቢ አለኝ በዛ forget ብለዋል እ? አዎ ፎርጌት ብዬው ብለሃል?
አዎ እና ወደ ከአንድ ሁለት አልመጣልህ ጊዜ መጥቶልኝ ነበር። ከአንድ ሁለት ጊዜ ሞከርኩት በሱ እምቢ አለኝ። አሁንም ደግሞ መልሼ forget ብዬ ስስለው ደግሞ አይልክም ብላ እ space ምናምን ተጠቅመህ እንደም check አድርገው እስኪ ኮድ አ- ስታስገባ አይ- space ምናምን ኑሮ ከሆን አድ- እንዳይሆን በ- አድ- ለፊቱ አልተጠቀምኩም።
እ?
check አድርግቼዋለሁ፣ አልተጠቀምኩም።
እሺ አንዴ screenshot ኡን ቴሌግራም ላይ ትልክልኛለህ ኮዱን ስታስገባ ምኑ?
ምን እንደሚል አንዴ screenshot አድርገው
የሚለው incorrect ነው የሚለው እ?
incorrect password ነው የሚለው።
ድጋሚ ልከሃል ሞክረው አለበት ድግ- እኮ ድጋሚ እስኪ ላኪልኝ ወይም
ድጋሚ እንዲላክልኝ እ።
እኮ ደግሞ forget በለዋ አይልክም። ከዛ እምቢ አለኝ። ይቆያል ነው እ?
አንዴ እሺ account ን አንዴ check አድርገው ቁጥሩን ንገረኝ ሰማንያ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ
ሰማንያ ሶስት ያልከኝ ሰ- ሰማንያ ዘጠኝ ዘጠኝ እሺ ሀምሳ ድምፅህ አምስት በጣም ርቋል ለዛ ነው እሺ እሺ፣ ሰማንያ ዘጠኝ ሀምሳ አምስት ሀምሳ አምስት ዜሮ ዘጠኝ ዜሮ አምስት ዜሮ ዘጠኝ ዜሮ አምስት አ እሺ
አስራ ሁለት ብር እ? አስራ ሁለት
account ላይ ምንም ችግር የለውም አዎ። እሺ፣ forget ብላ አዲስ- ትንሽ ቆይና ከዛ እስኪ እምቢ ካለክ መሳ አሳውቀን እሺ እሺ ወንድሜ ስለ ደወልክ አመሰግናለሁ እሺ